ያሰኛል ሩት ድምፅሽ ጉድ አለበት አፌን ቁርጥ ያስብላል ቃሉን ነፍስ ዘሪበት ባረገሽ የኔ እመቤት ባረገሽ የኔ እመቤት ባረገሽ የኔ እመቤት ባረገሽ የኔ እመቤት የሌለሽበት ደርሶ ውብ ድምፅሽ ይጠራኛል ልክ እንደ ማለዳ ወፍ በዜማው ያነቃኛል ከሰመመን መልሶኝ ገጽሽን ያሳየኛል የፍቅር ቃል አባሎኝ ብረር ብረር ይለኛል አቤት እንዴት ይጥማል አቤት እንዴት ደስ ይላል አቤት እንዴት ይጥማል ቃልሽ እንዴት ደስ ይላል ዜመኛ ድምፅሽ ያሳሳል ከፍቅር መንገድ ይከታል ውብ ቃና መች ይጠገባል ሩቁን አገር ያቀርባል ርቅሽ ቅርብ እንዳለ ሰው ያድንትሽ ፍቅርን ሲያቀርበው ሳላይሽ ባሳብ እንድከን አርገሽኝ የጎበዝ ሰነፍ ተመችቶኛል ተመችቶኛል ተመችቶኛል እኔ ድምፅሽ ቃናው ተመችቶኛል ተመችቶኛል ተመችቶኛል እኔም ድምፅሽ የለዛው ስሰማው ያበሰኛል ሩት ድምፅሽ ጉድ አለበት አፌን ቁርድ ያስብላል ቃሉን ነፍስ ዘሪበት ባረገሽ የኔ እመቤት ባረገሽ የኔ እመቤት ባረገሽ የኔ እመቤት ባረገሽ የኔ እመቤት የአንደበትሽ ቁጥብ ቃል ውስጥሽን ያሳየኛል ባትኖሪ ሙሌ እንዳለሽ ለልቤ ይሰማኛል ቃናሽን ዜመኝ አርጎ በእውነት ሳቅላጀበሽ ምስጋናሽ እንዴት ይሆን ሲፈጥር ላደለሽ አቤት እንዴት ይጥማል አቤት እንዴት ደስ ይላል አቤት እንዴት ይጥማል ድምፅሽ እንዴት ደስ ይላል ካሰብኩት መንገድ ስንሳነ ሲመራኝ እግሬ ወደ አፋ ቀናውን መንገድ አሳየኝ ሩክሩክ ገዝሽ ናፈቀኝ እራበኝ እውነት ፈገግታ የማይለወጥ እርጋታ በሰፊው ነይና አውጊ ከነበርንበት መልሺ ተመችቶኛል ተመችቶኛል ተመችቶኛል እኔ ድምፅሽ ቃናው ተመችቶኛል ተመችቶኛል ተመችቶኛል እኔም ድምፅሽ ለዛው ተመችቶኛል ተመችቶኛል ተመችቶኛል እኔም ድምፅሽ ቃናው ተመችቶኛል ተመችቶኛል ተመችቶኛል እኔም ድምፅሽ ለዛው